ሰላም ጤና ይስጥልኝ።
አቤት
ከአቤት ሆስፒታል ነበር መደወልልሽ እሺ
እና CT scan ፈልገን ነበር። እዚህ እነ- እነሱ ጋር ሄዱ ብለውን ነው።
እሺ ምን አይነት ነው የፈለጉት?
CT scan ነው እና ጭንቅላት ትንሽ brain
አዎ።
እሺ
እና አምቡላንስ ካላችሁ ብለን አለ ነው
እኮ አሁን አስቸኳይ ትልኩልን አላችሁ። ደም ትንሽ እየፈሰሰ ስለነበር
እሺ እንልካለን። ስልክ በዚህ ይደውልሎት ወይስ ሌላ ነው?
አዎ፣ በዚህ አዎ።
እሺ ዋጋውን ምናምን ችግር የለውም ያውቃሉ አይደለ?
እህ ዋጋ ምናምን ከን- ያውቃሉ።
ዋጋው ስንት ነው? እኔ ምን አይነት ነው ያልኩት ለዛ ነው። brain CT scan with contrast ነው ወይስ without ነው የፈለጉት?
እህ?
brain ምን አልሽኝማ?
ያሉኝ አይደለ?
ወይዬ ወይዬ
አይሰማም?
ይሰማኝ።
brain CT scan ነው ያሉኝ አይደለ?
አዎ አዎ